ያስጠላን ቤት ቤት ቤቲ ነኝ ምን ልርዳው።
ትናንት ደውዬ ነበር እሺ
እና ብር withdraw አድርጌ እሺ
እስካሁን አልገባልኝም። አንዱ አንደኛው ትናንትና እንትን አደረገችልኝ፣ አስለቀቀችልኝ ደውዬ እንደዚህ።
እሺ ከትናንት ወዲያ ማታ ያወጣሁትን ያዘዝኩትን ግን እስካሁን አልተቀበልኩም። አምስት ሺህ አንድ መቶ በዚህ ስልክ ነው በዚህ ስልክ አዎ። ሳ- ስንት ብር በሳምንት ነበር?
አምስት ሺህ አንድ መቶ
እሺ አንዴ ጠብቀኝ። እሺ check ላድርግ። ከትላንት ወዲያ ነው ያልከኝ አይደል?
ከትላንትና ወዲያ ማታ
አምስት ሺህ አንድ መቶ አምስት ሺህ አንድ መቶ አዎ።
fail እኮ ነው የሚለው
አይ አዝዤው እንትን ብሎ የነበረ ለምንድን ነው limit ምናምን ምናምን ነገር አለኝና በዛው እንትን አለው SantimPay ላይ ሪፖርት አድርጌ ላሉ አለኝ ትናንትና እናንተው ጋር ደውዬ አንዱ